አንቺ ቀራንዮ አንቺ ጎልጎታ ስለምን ዘነጋሽ የጌታን ውለታ ሲገረዝ ሲሰቀል ሲፈስልሽ ደሙ እረ እንዴት አስቻለሽ የአምላኬ ሕማሙ በሥጋሽ ላይ ቄሳር ዲያብሎስ በልብስሽ የባርነት ጽዋሽ በሞቱ ሊያልፍልሽ ቀንጆሮሽ ቢወድቅ ክህነት መንግሥትሽ ከሰገባው መዞ ፍቅርን መለሰልሽ አይ ትዕግስቱ የጌታዬ ሾተል ገመድ ይዘው አይ ትዕግስቱ የአምላኬ በትኩስ ፍለጋው አይ ትዕግስቱ የጌታዬ ሊገደል ተሳመ አይ ትዕግስቱ የአምላኬ ፍቅሩ ተዘነጋ አንቺ ቀራንዮ አንቺ ጎልጎታ ስለምን ዘነጋሽ የጌታን ውለታ ሲገረፍ ሲሰቀል ሲፈስልሽ ደሞ ኧረ እንዴት አስቻለሽ የአምላኬ ሕማሙ ፍቅር ያላለቀለት እንግዳሽ ነበር ከመታዩ መልክሽ እጅግ የከበረ ታጥበሽ ላትነጄ ሄድኖ ጋሳቴጄ ደሜኔ ጨበጦ ልጆች ልትወልጂ ሃይ ትዕግስቱ የጌታዬ የሾህ አክሊል ደፍተው ሃይ ትዕግስቱ የአምላኬ አነገስንህ አሉት ሃይ ትዕግስቱ የአምላኬ የመሰቀያውን አይ ትዕግስቱ የጌታዬ እርጥብ አሸከሙት አንቺ ቀራንዮ አንቺ ጎልጎታ ስለምን ዘነጋሽ የጌታን ውለታ ሲገረፍ ሲሰቀል ሲፈስልሽ ደግሞ ኧረ እንዴት አስቻለሽ የአምላኬ ሕማሙ ቅርፌት የማይሰብሮት ጭምት እግሮቹ ባኖርሽው እንቅፋት ደሞልሽ ጣቶቹ መቃም ሰለብሽ የፍቅር እሳት አዝሎ ለፍቅርሽ ሲቃጥል ጌታ ላንቺ ብሎ አይ ትዕግስቱ የአምላኬ ብርትና ወቅለምቶ አይ ትዕግስቱ የጌታዬ ቢሆንም ለሞቶ አይ ትዕግስቱ የአምላኬ ያጎርሰው ነበረ አይ ትግሱ የጌታዬ በእጆ ላስቆርቱ አንቺ ቀራንዮ አንቺ ጎልጎታ ስለምን ዘነጋሽ የጌታን ውለታ ሲገረፍ ሲሰቀል ሲፈስሽ ደሞ ኧረ እንዴት አስቻለሽ የአምላኬ ቅማሞ ጌራላይዞን ጌራላይዞን ጌራላይዞን ጌራላይዞን ጌራላይዞን